ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከውዳ ቦይክ manufacturing ነበር የምደውልልክ።
አ
ከውዳ ከሳፊ ባጃጅ ነበር የምደውልልክ። የሆነ ጊዜ ባለፈው ሳምንት አውርቼክ
አዎ አዎ እ፣ የመቀሌን agent ሰጥቼክ ነበር። አዋራሃት ነው?
አዎ አዋርቼዋለሁ።
okay። እና ምን አረክ? ተስማሙ ነው በዋጋው?
አዎ ትንሽ ዋጋ ወደድ ብሏል። ያ ብር ትንሽ ኮሌክት ላደርግ ብዬ ነው።
እሺ፣ እሱ ልጠይቅህ ነበር የት እንደደረስክ።
ትንሽ
እሺ፣ መልካም ቀን።